ብዬ ላወራው መጀመሪያ።
ሄሎ ጤና ይስጥልኝ። ከብቻ የጥሪ ማዕከል ነበር አዎ፣ የምንደውለው።
አዎ፣ አዎ፣ አዎ። እና ይሰማዎታል?
ማ- ይሰማኛል። ይሰማሻል? አሁን ሄሎ፣ ይሰማዎታል? ደንበኛችን ይሰማል፣ ይሰማል። አንቺ ይሰማሻል? ሄሎ፣
ይሰማዎታል?
አዎ፣ አዎ። ሄሎ፣ መስመር ላይ ነው።
ሄሎ፣
ትንሽ ሄሎ።
ካሉበት ቦታ እየተንቀሳቀሱ ያናግሩኛል ደንበኛችን።
ሄሎ፣ ሄሎ፣ ሄሎ